ሄሎ ሄሎ፣ ተቋ አ ተቋረጠ እኮ እቻለኝ።
እሺ፣ ቀኑን ትነግረኛል? የማንሆንበትን ቀን የመቼው ቀኑ- እንደም- ቀኑንማ ቀኑን አሁን ይህን ይህን ቀን ማት ማት ሮብ ሮብ ነው የገባልኝ፣ ግን ሮብ ሆኖ ደግሞ አስራ አምስት ቀን ነው ሁለት ስምንት ነው በትክክል ማለት ነው።
ማለት ባለፈው
እና የገባልኝ ቀን አውሮ ፈልጌ ማግኘት ልቡ ማረጃውን ቀኑ ፈልጌ ማግኘት ይችላለሁ። ቀኑ የገባበትን ፈልጌ ማውጣት ይችላለሁ። አሁን ማውጣላለሁ።
መለያዝ ቀን አ እሺ ስለዚህ ቀኑ ያው አሁን እ- በኋላ ላይ ከሹፌር የተደወልኩበት ቀን ነው። አሁን እኔ እርግጠኛ መሆንበት ከሹፌሩ ጋር የተደዋወልንበት ቀን አለ። እ፣ ያንን ቀን እሺ አውጥቼ ማ- ማንገር እችላለሁ በእርግጠኝነት።
እሺ እሺ
እሺ መልሼ ልደውል አሁን።
እሺ